hello አቤት ሰላም ጤና ይስጥልኝ ቤስት ቤት
ቅድም ደውዬላቸው ነበር። አምሳ ብር የት እንደገባ ጠፍቶብኝ ኦንላይን ላይ እንድትመልሱልኝ።
እ?
አምሳ ብር ወስዶብኝ ነበረ።
ተጫውተህበት ነው እ? እ?
withdraw አድርገኸው ነው ወይስ ተጫውተህበት ነው?
ምን ምን?
ዊ- ሀምሳ ብር ወሰደብኝ ነው ያልከኝ አይደለ?
አዎ፣ ተጫውተህበት ነው ወይስ withdraw አድርገኸው ነው ማለቴ ነው።
አዎ፣ ከጫወታ ተጫውተህበት እ።
ምን ልርዳህ እኔ? እሺ ታዲያ
ኦንላይን ላይ እንድትመልሱልኝ በ voucher ነው withdraw? እሺ ቆይ ቤስት ቤት ቁጥርህን ንገረኝ።
እ?
የተጫወትክበትን እኮ አባ መመለስ አይቻልም። ጥያቄ አልገባኝም።
ማለት ቀሪ እኮ ነው እንጂ የተጫወትኩበት እንዴት ይመለሳል?
ቀሪ ማለት withdraw አድርገህ ነው አዎ፣
በ voucher
አዎ፣ እኮ በ voucher ከሆነ እኮ ወደ አዘዝከው አይገባለም። ሄደህ shop ላይ ነው ብሩን የምትቀበለው።
ሴት የት አካባቢ ነው ያለኸው አንተ?
እኔ ኬንቴሪ አለሙት የለቀባል
okay እንደዛ ደግሞ ከሆነ አዲስ አበባ ውስጥ እኛ shop የለንም። እስቲ እሺ voucher code ኡን ንገረኝ።
ኮዱን አዎ voucher code ኡን ንገረኝ።
voucher ማለት
ኦሮምኛ ትችላለህ?
አዎ።
እሺ ቆይ አንዴ ጠብቀኝ። hello ሄሎ።
አቤት አቤት እሺ ማሊን ሲን ቀርቃራ
ብሬዩ ከረንቲ ወጪ ጎደን ይወላል ብሪ ሸንተ መወያች በስነ ጀላብ ነማ ደበርሱ ላይ ትንሽ ሸንተ መን ደበርሱ ለካኝ ኤሰ ደወልቴ
እ?
ኤሰ ደወልቴ ኤሰ ጅቲ ደወልቴ
የስጅት ደወልቴ አ ቴሌ ቴሌዳ
ለክ ለክ አ
ቤስቲ ያ እሺ ቤስት ቤቲ ዳ ማልቱ ሲራሙደት እሺ
ብሪ ቤስቲ ቤቲ ብሪ ትዩ እረት ነው ጀም ቀባ
ኢራን ደቤ
እ ራዩ ነው ጀላ በደበከን ታለች እንደበርሱ እሺ ኒቃ
ጀንተ ሸንተም እሺ ለኮፍታ ቤስት ቤቲ ከከቲ በነቴ ንጅራምቲ ሰነት ሲሚ
መስመሪ ነው ኤ ለኮፍታ ጀቹዳ ለኮፍታ ቢልቢላ ከንቲ በነቴ ሰ
ቱማ ከቱማ እንደ ወዳድ ወደ እሺ ትራንስፈር ዋና ጎቴ ፍላቲን ሙለቱ ከናፊሺ ድዋሰገን ሸንተኒ ላም ሸንተሚ ለማ ወደሚሸን በበምሸን ባተሚ ተርበ ሸንተም እርባተሚ ቶርባ ሸንተም እሺ ዮሚ ዮሚ ሱራበቲ አለ
Vilket sån ägg? Hela. Våchari dan basti mele sirran banishi.
እሺ አመዴ ቢሆን እንደው Ni dan desa. Duran ቆይሲቲ ነማ ዱራን አካውንት ሂስትሪ ከጀወራ ሲንታ ቴሌግራማን ይቀብዳ ኒፈየደምታ በየደም ቴሌግራም ይፈየደምቱ እሺ በቃ አካውንት ሂስትሪ ከጀወራ ሴንቴቲ ቮቸር ሂስትሪ ከጀው ሰራን ሴንታማስ
ሂስትሪ
አካውንት ሂስትሪ ራት ሴንቴ ኤገሲሞ ቮቸር ሂስትሪ
እሺ ከዛ ቮቸር ሂስትሪ ኤገሴንቴ ቦታ ጉያ ነቂ ሲጃ ጉያ ጉያማው ከከሌ ነይጣ ጀቹዳ በከለማኑ
እሺ ኦጋ ሰርች ጎቱ ቁቤ ኦዳን ጀልቀቤ ለማዳን ከጡሙሩ ኮዲ ሲኬን ኮዲ ሰን ቀበቴ ዲፖዚት ራ ዴቢቴ ከባይቮቸር ከጆሰን ፊለቴቲ ኦጋ ባይቮቸር ከዚ ከጆሰን ኦጋ ፊለቱ ኮዲ ነቂ ሲጃ ኮዲ ሬፉ አርኪቴ ሰን አችራ ነይጤቲ ዲፖዚት ጎታ ጀቹ ከረቤስ ቤት አካውንት ኪን ዴቢያ
Deebii yaaliti yaal ani danda'u hee kanaaf ishi yaalitii yoo eh, yoo hin dandeenye irra deebinuuf ta'uudha. Akkaawunti histirii irraa seentaa duraan akkaawunti histirii booda immoo voochar histirii kaja'u san irraa seentaa hoggaa voochar histirii irraa kaja'u hoggaa, eh, achirraa hoggaa seentu eh, guyyaa galchisi jira. Guyyaa immoo kan faranjiitii ka kaleessaanidha jechuudha. Didamii afur goote. bakka lamaanuu bakka guyyaa bakka lamaa si gaafata bakka lamaanuu ka digdamii afur ka jiru sanneetiiti yookaan sarchi gootu koodii si kenna koodii sana argata jechuudha.